ተናዝልን ትኬት አላበራ ብሎኝ ነው።
አንዴ ካሸር ኮዱን ትነግረኛለህ?
አስራ ሶስት ሀምሳ አራት ቆይ አንዴ ይቅርታ አስራ ሶስት ሀምሳ አራት ሰላሳ አምስት ዘጠና ስምንት ሰላሳ አምስት ዘጠና ስምንት ነው
ዘጠና አዎ እ ዘጠና ስምንት አዎ አዎ ዘጠና ስምንት ሌላ ሶስት ማለ ነው ሶስት lost አለው።
እሺ ሌላ ማለ አስራ ሶስት ሀምሳ አራት እሺ
ሰላሳ አምስት ሀምሳ ሁለት ሰላሳ አምስት ሀምሳ ሁለት ነው አዎ
እ ይሄኛውም lost ነው።
እሺ።
እሺ መልካም ቀን እናመሰግናለን።